አባሌ ሆይ ሞትና መሌት አንድ አይደለም ሆይ ሞትና መሌት ምን እንዳደረገው ያው ሞቱ ይሻላል ቁርጥ የታወቀው ችማይ ሞላም ወገባ ችማይ ሞላም ወገባ ማርሽነው ቀልባል ጨዋዬ ጨዋ ልጅ ከስር ዘርዱ ልዳን ሁሉንም ያስንቃል ጫወታና ቀልዳ ከየትም አይገኝ ግሩም ውበት አላት የወገቧ ቅጥነት የደረቷ ሙላት ችማይ ሞላም ወገቧ ችማይ ሞላም ወገቧ ማርሸነው ቀልባል ማነው ቃል ትውልዷን ከወዴት እንደመጣች ከሰው ልጅ ማህፀን አይመስልም የወጣች አይኗን ስትገልጠው ከሩቁ ያፈዛል ሽንጧ እንደ ወንዝ ሐረግ ስትሄድ ይመዘዛል ችማይ ሞላም ወገቧ ችማይ ሞላም ወገቧ ማርሽነው ቀልቧል ማርና ወተት ነው ሆኖ ያደገች ምግባ በጭብጥ አይሞላም ቅጥነቱ ወገባ አትወፍር አትከሳ ብትበላም ባትበላም የወገቧ መጠን ፍጹም ችባ አይሞላ ችባ አይሞላም ወገባ ችባ አይሞላም ወገባ ማርሽነው ቀልባ አባይን በታንኳ ሲሻገሩ ባይ እኔም በእግሬ ገባሁ ምክራይ ላይ አባይን በታንኳ ሲሻገሩ ባይ እኔም በእግሬ ገባሁ አበሳይ ላይ ችማይ ሞላም ወገባ ችማይ ሞላም ወገባ ማርሽነው ቀለ ችማይ ሞላም ወገባ ችማይ ሞላም ወገባ ማርሽነው ቀለ ማርሽነው